ምዝገባ ላይ ነው ያለነው። መሰደግበት ላይ ይጠቆሙና ጤና ይስጥልን ዶክቲቭ
ለመጠቆም ነበር ልጅ ሰላም እሺ ይቻላል። እናቴ እንዴት ዋል እንዴት አመሸሽ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። እድሜው ስንት ነው ህፃኑ? ሶስት አመቱ ነው። ምንሽ ነው?
ሴት ናት።
እሺ ምንሽ ነች?
የጓደኛዬ ልጅ ናት።
እሺ ራሷ በ- ሀሳቧን በደንብ መግለጽ ትችላለች ህፃኑ?
ምን አልሽ?
ሀሳቧን በደንብ መግለጽ ትችላለች። ተወዳድራ ለእኔ ሰላሳ ሺህ ብር ታሸልመኛለች ብለሽ ታስ- ታስቢያለሽ?
አዎ እሺ የህፃኗ ስም ማን ነው?
ሪና ሪና ማለት ነው።
ያሪድ
ይቅርታ የኔ እናት መቅረብ የሚፈልግ ከሆነ እድሜዋ ስንት ነው? ሶስት።
መጠቆም ያለ ሶስት አዎ።
ጾታዋ ሴት አይደል? እሺ ቤተሰብ የቤተሰቧ ማጣት ስልክ ይኖርሻል?
እሺ ልንገርሽ እሺ የህፃኗ አድራሻ እስከዛ የት ነው?
ሌላው ጤና ይስጥልኝ ደምሲቲዩ ምን አልሽ?
የህፃኗ አድራሻ እዚሁ አዲስ አበባ አዲስ አበባ እግዚአብሔር ይመስገን ቤት ነው።
የቤተሰቧ ስልክ ላኩልሽ። የእርስዎን ስም እናመሰግናለን።
አለበት? እሺ እኔ እሺ ሜሮን እሺ የቤተሰቧን ንገሪና። ዜሮ ዘጠኝ
አርባ አምስት አርባ አምስት
ሀምሳ ዘጠኝ ሀምሳ ዘጠኝ የት ሀገር አርባ ነው ያሉት?
አንድ አርባ አንድ አርባ አንድ የት ሀገር ነው አርባ ያሉት?
አንድ የእርስዎን ስም አለበት?
ሜሮን ሜሮን እኩል ሰለሞን ሊንገሩን አስመዋል እና ስልክ አድራሻ ምናምን ያውቃሉ?
እሺ የእርስዎን ስም ያዝ። ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስሟን አምስት ሰባ ይነግሩኛል?
አምስት በጣም ሰማንያ ስድስት ሰማንያ ስድስት አርባ አንድ አርባ አንድ ምን አሉ?
አርባ ሁለት አርባ ሁለት ሩበን የልጅታዊ መረዳት መጠን እንዴት ነው?
ወይኔ የኔ እናት ይቅርታ።
በመጠኑ በጭራሽ በደንብ በመጠኑ ሩበን ነው ያሉት?
ህፃኗ በመጠኑ በጭራሽ በደንብ አብዱማ አዎ፣ በደንብ እሺ አብዱ ተወዳድራ ለእኔ ሰላሳ ሺህ ብር ታሸለመኛለች ታምኛለሽ ወይስ ሌላ ይቅርታ ህፃን ይኖርሻል?
ድምፆት ይርቃል የሚለው አይ በሷ አምናለሁ።
በቃ እሺ ስናመጀብ እንደውላለን።
እሺ እሺ
አብዱል ሀይ